ራኤል ሰላም ጤና ይስጥልኝ።
ይስጥልሽ።
ምን ልባል?
እንትን የትኬት ተብሎ ከትኬ ላይ ካርድ እየቆረጠብኝ እና ሚሴጅ ስጽፍ አንፊኒሽድ እንዲቋረጥልኝ ብዬ ስልክ ወደ እንትን ላይ ቁጥር ላይ ደውል ብሎኝ ነው።
እሺ ቴሌ የቴሌን ደንበኛ ስለሆኑ በየቀኑ ትኬት ይገባለታል። እሱ የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባለታል። በሚገባለት ትኬት እድሎትን መሞከር game ኦችን ይጫወት። ኮከብ ዘጠኝ ሰማንያ አምስት መሰላሉ ላይ ደውሉ።
ኮከብ ሰማንያ ዘጠኝ መሰላል ብዬ ኮከብ ዘጠኝ ሰማንያ አምስት መሰላሉ ላይ ይደውላሉ። አንድ ሶስት ቁጥር ላይ ለመጫወት የሚል አለ። ለመጫወት ሲጫወት ጥያቄና መልስ እድሎትን ይሞክሩ የሚል አለ። ይመጣለታል።
አይ እኔ እንዲቋረጥ ነው የፈለኩት።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚል አለሉት።
አዎ እህ አዎ እሱን ተጭኜ ከዛ መጨረሻ ላይ አንፊኒሽድ መጥቷል ወደ ስልሳ አምስት ሰማንያ ሰባት ይደውሉ ሲለኝ ጊዜ
አ፣ ተቋርጦሎታል። ድም ስራ- ድን- መጠቀም ከፈለጉ ነው።
እሺ በቃ አመሰግናለሁ።
ምንም እንዲቋረጥ አይደል። እሺ እሺ